Hello?
ጤናስጥልኝ እቴ ትቱ
ሄሎ ሄሎ ጤናስጥልኝ ሰላም ጤና ይስጥልኝ።
ኢትዮችን አዎ ኢትዮችን ሰላም ነው እንዴት ናቸው?
ሰላም እንዴት ነው?
እንትን ፈልጌ ነበረ ማኑ
እሺ ጣፎ አካባቢ ወክላላችኋል?
እ ስምህን ንገረኝ እስቲ።
አይ እኔ- እኔ ገና አዲስ ትምህርት ለመጀመር ነው እና አርፋ ጀምሬ ከእናንተ ፈጀ ማለት ነው አካባቢ እ፣ ወደ አርባ አራት ነው እና አርባ አራት ጠይቅ የለም አሉ በባለፈው ነበርና አሁን አጣኋቸው።
ስምህን ንገረኝ። እዛ አካባቢ እኛ ተወካይ አለ፣ እሱ እናገናኝ።
በቃ በኃይሉ ነኝ በ- በስልክ ደውል እነዛ ከሆነ በኃይሉ ማ አዎ ጣፎ ባለ ጣሶ በኃይሉ ማ በኃይሉ ማ ጣሶ ጣሶ
ጣፈው ነው ስሙ።
አዎ ጣሶ አዎ ባህል ጣሶ
ሰፈርህም እዛ ነው እንዴ?
እዚሁ አርባት ነኝ አዎ እዛ ጀምሬ አዲስ እርባታ ለዚያ ፈልጌ ነው
እኮ የአንተ ሰፈር ነው ጣፈው ወይስ እ፣ የአባትህ ሰፈር?
እ፣ የእኔ ሰፈር ጣፎ ነው የአባቴ ስም ደግሞ ጣፈው ነው እህ፣ እህ፣ እሺ እሺ።
እና በቃ ይደውሉልኝና ቁጥር ላገኛቸው ፈል ስልክ ቁጥርህን ንገረኝ እስቲ።
ዜሮ ዘጠኝ ሀያ አንድ እህ፣
እ፣ ሰላሳ ዘጠኝ ሰላሳ ዘጠኝ
ዘጠና ሰባት እህ፣ ሰላሳ ሁለት
ሰላሳ ሁለት እ፣ አዎ።
የእኛ ተወካይ ልስ- ስልክ ልስጥህ እዛ አካባቢ ያለው እሺ ስልክ ይስጥልኝ።
እሺ hello hello ይሰማኛል አብደታ ይባላል።
እሺ።
ይመስላል ለመያዝ አሁን ይመች ምስኪን ይመችኛል አሁን ዜሮ ዘጠኝ እሺ እ፣ አብደታ ዜሮ ዘጠኝ ዜሮ ዘጠኝ
ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ አስራ ሁለት ሰማንያ ስድስት ሀምሳ አራት ሰማንያ ስድስት ሀምሳ አራት እገታዋ ደውለህ ጠይቀው። አብደታ ዶክተር አብደታ ብለህ ደውልለት።
እሺ በቃ አባት እሺ